ሄሎ ጤና ይስጥልኝ ቃል ኪዳኔ ከብስት ቤት ምልርዶ ኦኬ ቤቲንግ አይደለም ጠዋት ቤስት ቤት ነው ቤስት ቤት ጠዋት የላኩት የጤና ላይ የበላሁትን ብር ወደ አካውንት የሰልፈው እስካሁን አልገባም ነበር ውዝድሮ አዘው ነው ውዝድሮ አዝጄ ሁለት ሺህ ብር ማለት ነው
እሺ ስልክ ቁጥሩን ይነግሩኛል ዜሮ ዘጠኝ አስር እሺ ሀምሳ አንድ እሺ ዘጠና ሰባት ዘጠና ትላንት ስንት ብር ነው ሁለት ሺህ ብር ሁለት ሺህ ብር ነው እሺ አንዴ መስመር ላይ ጠብቁኝ እሺማ processing ነው የሚለው ራሱ
እሺ ሄሎ ሄሎማ እሺ process ላይ ነው ይገባሎታል ትንሽ ይጠብቁ process ላይ ነው አዎ፣ እንደዛ ነው የሚለው እያየሁ አቻ withdraw request እንደዛ ነው የሚለው እኮ ይገባሎታል ትንሽ ይጠብቁትና አዎ ካልገባሎት ያሳውቁ